ጤና ይስጥልኝ ግል ስፖርት በኮምለር ዳውት
ሁሉ ማለት ሁሉ አካውንት ትራንስፈር ለማድረግ ብዬ እምብለኛል። አካውንት ላይ ብር አለ፣ ግን ትራንስፈር ማድረግ ተፈለኩኝ። ይኸ ነው ሳብሽንት ባላንስ ሆና ነው
ዊዝድሮ ለማድረግ ነው። ኦኬ እሺ፣ እያስገቡትን ብር ነው እንደ ዊዝድሮ እያደረጉ ያሉት?
አዎ እኮ መጀመሪያ የሆነ በሆነ case ተይዞ ነበረና በጣም ቆይቶ ነው የገባው አሁን አሁን ገብቶ ደግሞ withdraw ን ለማድረግ ፈልጌ እምቢ አለ
deposit ያደረጉትን ማለት ነው እንዴ? withdraw የሚያደርጉት deposit አሁን መጀመሪያ deposit አድርጌ የነበረው አይ እሱን withdraw ማድረግ አይቻልም። ደንበኛች ነው እንዴ?
አዎ
አዎ እሺ፣ በቃ እንደዛ ከሆነ እሺ